Hello
Hello ጤና ይስጥልኝ።
እ
Hello
አቤት
ፈቲያ ከቺፕቺፕ ነው የምደውልልዎት።
እሺ
ብስራት ግሩፕ ላይ ቲማቲም order አድርጎ ነበር አይደለ?
ኧረ አላረኩኝም ተሳስቼ ነው
በስህተት ነው።
በስህተት ነው
Okay እሺ። ብስራትን አያውቁትም?
እ፣ አላውቀውም አይ
Okay እሺ፣ እሺ መልካም ቀን።